ክፍል ሁለት ሳ የሚሆኑ አገባቦች እንዘ ሳ ሲሆን አሉታ ኢን ይዞ ይገባል። እፎ ይከውነኒ ዝንቱ እንዘ ኢየአምር ብእሴ ይህ እንዴት ይሆንልኛል ወንድን ሳላውቅ። ተጋደለ ጊዮርጊስ ሰብአተ አዝማነ እንዘ ኢየአምር ፍርሃተ ጊዮርጊስ ፍርሃትን ሳያውቅ ሰባት ዓመት ተጋደለ። ፋኑኤል ሴሰይካ ለድንግል ህብስተ ሰማይ እንዘ ይተአምር ድካመ ድካመ ሰብ እንዘ ይተአምር ድካመ ሰብ ፋኑኤል የሰውን ድካም ሳታውቅ ለድንግል የሰማይን እንጀራ መገብህ። እንዘ በገዳም እግዚ አውፃ ነፍሳተ ጌታ በመስቀል ሳለ ነፍሳትን አወጣ። እንዲህ እያለ በአስር መደብ ይዘረዘራል። እንዘ ኢየሐውር ሳይሄድ፣ እንዘ ኢተሐውር ሳትሄድ፣ እንዘ ኢየሐውሩ ሳይሄዱ፣ እንዘ ኢተሐውሩ ሳትሄዱ፣ እንዘ ኢተሐውር ሳትሄድ፣ እንዘ ኢተሐውሪ ሳትሄጂ፣ እንዘ ኢየሐውራ ሳይሄዱ፣ እንዘ ኢተሐውራ ሳትሄዱ፣ እንዘ ኢየሐውር ሳልሄድ፣ እንዘ ኢነሐውር ሳንሄድ። በን ሲይዝ በአ የሚጀምር አማርኛን ይዞ በጥርቅ ይገባል። በን ሲይዝ በአ የሚጀምር አማርኛን ይዞ በጥርቅ ይገባል። እንዲሁም በነባር በብትን ይገባል። በነባር በብትን ይገባል። እንዘ በሰማይ በሰማይ ሳለ፣ እንዘ በምድር በምድር ሳለ፣ እንዘ በገዳም በዱር ሳለ፣ እንዘ በመስቀል በመስቀል ሳለ በማለቱ የመሰለውን ሁሉ ያሳያል። እንዘ ኃጥአን ንሕነ ክርስቶስ ሞተ በእንቲአነ ብሎም ይገባል። ስትፈታም ኃጢአተኞች ሳለነ ክርስቶስ ስለኛ ሞተ በል። በአ የሚጀምር አማርኛን ይዞ በጥርቅ ሲገባ በሃሎ፣ በቦ፣ ባሉታ፣ በአልቦ በአስር መደብ ይዘረዘራል። በቀረው አነ በሚል ብቻ ይገባል። እንዝሃሎ ሳለ፣ እንዝሃሎከ ሳለህ፣ እንዝሃለው ሳሉ፣ እንዝሃለው ክሙ ሳላችሁ፣ እንዝሃለወት ሳለች፣ እንዝሃሎኪ ሳለሽ፣ እንዝሃለዋ ሳሉ፣ እንዝሃሎክን ሳላችሁ፣ እንዝሃሎኩ ሳለሁ፣ እንዝሃሎነ ሳለነ፣ እንዘቦ ሳለ፣ እንዘቦቱ ሳለው፣ ሳለበት፣ ሳለለት፣ እንዘብከ ሳለህ፣ ሳለብህ፣ ሳለልህ፣ እንዘቦሙ ሳላቸው፣ ሳለባቸው፣ ሳለላቸው፣ እንዘብክሙ ሳላችሁ፣ ሳለባችሁ፣ ሳለላችሁ፣ እንዘባ ሳላት፣ ሳለባት፣ ሳለላት፣ እንዘብኪ ሳለሽ፣ ሳለብሽ፣ ሳለልሽ፣ እንዘቦን ሳላቸው፣ ሳለባቸው፣ ሳለላቸው፣ እንዘብክን ሳላችሁ፣ ሳለባችሁ፣ ሳለላችሁ፣ እንዘብየ ሳለኝ፣ ሳለብኝ፣ ሳለልኝ፣ እንዘብነ ሳለነ፣ ሳለብነ፣ ሳለልነ፣ እንዘአልቦ ሳይኖር፣ ሳይኖርበት፣ ሳይኖርለት፣ እንዘአልቦቱ ሳይኖረው፣ ሳይኖርበት፣ ሳይኖርለት፣ እንዘአልብከ ሳይኖርህ፣ ሳይኖርብህ፣ ሳይኖርልህ፣ እንዘአልቦሙ እንዘአልቦቶሙ ሳይኖራቸው ሳይኖርባቸው ሳይኖርላቸው እንዘአልብክሙ ሳይኖራችሁ ሳይኖርባችሁ ሳይኖርላችሁ እንዘአልባ ወይም እንዘአልባቲ ሳይኖራት ሳይኖርባት ሳይኖርላት እንዘአልብኪ እንዘአልብኪ ሳይኖርሽ ሳይኖርብሽ ሳይኖርልሽ እንዘአልቦን ወይም እንዘአልቦቶን ሳይኖራቸው ሳይኖርባቸው ሳይኖርላቸው እንዘአልብክን ሳይኖራችሁ ሳይኖርባችሁ ሳይኖርላችሁ እንዘ አልብየ ሳይኖረኝ ሳይኖርብኝ ሳይኖርልኝ እንዘ አልብነ ሳይኖረነ ሳይኖርብነ ሳይኖርልነ አነ በሚል ብቻ ሲገባ እንዘ አአምር ሳውቅ እንዘ አኤምር ሳመለክት እንዘ እሄሊ ሳስብ እንዘ እገብር ሳደርግ እያልህ የመሰለውን ሁሉ አግባ። ሞተ እንዘ ያሐምም ሲል ታሞ ሞተ በል። ይህ ቸልታ ሲሆን ነው። ሞተ እንዘ ኢየሐምም ሳይታመም ሞተ በል። አምጣነ ሳ ሲሆን ሃሎ በሚል አንቀጽ ይገባል። ይህም ይክሉኑ ደቂቁ ለመራዊ ጸዊመ አምጣነ ሃሎ መራዊ ምስሌሆሙ ባለው የመሰለ ሁሉ ይታያል። ቅድመ ሳ ሲሆን እም ያደምቀዋል። በሳልሳይ አንቀጽ ፍጻሜ ባለው ይገባል። ቅድመ ይፍጥሮ ለአዳም የአምር ግብሮ እግዚአብሔር እንዳለ ዳግመኛም እምቅድመ ይትወለድ እምቅድመ ይትወለድ አብርሃም ሃሎኩ አነ በማለቱ የመሰለውን ሁሉ ያሳያል። ትራስ ሲሆን እምንትቶ እምንትቶ እንዲያው ይገባል። ትራስ ሲሆን እምንትቶ እንዲያው ይገባል። በአስር መደብ ሲዘረዘር እምቅድመ ይትወለድ ሳይወለድ እምቅድመ ትትወለድ ሳትወለድ እምቅድመ ይትወለዱ ሳይወለዱ እምቅድመ ትትወለዱ ሳትወለዱ እምቅድመ ትትወለድ ሳትወለድ እምቅድመ ትትወለዲ ሳትወለጂ እምቅድመ ይትወለዳ ሳይወለዱ እምቅድመ ትትወለዳ ሳትወለዱ እምቅድመ እትወለድ ሳልወለድ እምቅድመ ንትወለድ ሳንወለድ ቅድመ እምን ትቶ ትራሱ ነው ሲገባ ድህረ ተወልደ ወልድ እማርያም ተነግረ በወንጌል ቅድመኒ ይትወለድ ተሰብከ በኦሪት ይተቃንዩ እስራኤል ለሞት ድህረ ተወልደ እግዚ ቅድመሰ ይትወለድ እግዚ ቀነዮሙ ሞት ለእስራኤል ቅድመ ትለድ ማርያም ድንግል ይእቲ ድህረሂ ወለደት ድንግል ይእቲ በማለቱ የመሰለውን ሁሉ ያሳያል። ቅድመ ደግሞ በፊት ይሆናል። እንበለ ሳ ሲሆን በሳልሳይ አንቀጽ ፍጻሜ ባለው በሌለው ይገባል። ዘ የውድ አዳማቂ ይሆነዋል። በአስር መደብ ይዘረዘራል። ነበረት ማርያም ውስተ ቤተ መቅደስ አሰርቱ ክሌቱ ዓመታት እንበለ ታእምር ረሃበ ወፅማ ሃበሃበ ጾረ ላቲ ፋኑኤል በየማኑ ህብስተ ወበጸጋሙ ጽዋ እንበለ ያእምር ህፃን ስመ አቡሁ ወእሙ ይነስ ምርካ ሶሪያ እንበለ ያእምር ትርጓሚሁ በማለቱ የመሰለውን ሁሉ ያሳያል። ዘ ሲያደምቀው ወለደት ማርያም አምላክ ዘእንበለ ታእምር ብእሴ በማለቱ የመሰለውን ሁሉ ያሳያል። በአስር መደብ ሲዘረዘር እንበለ ያእምር ሳያውቅ እንበለ ታእምር ሳታውቅ እንበለ ያእምሩ ሳያውቁ እንበለ ታእምሩ ሳታውቁ እንበለ ታእምር ሳታውቅ እንበለ ታእምሪ ሳታውቂ እንበለ ያእምራ ሳያውቁ እንበለ ታእምራ ሳታውቁ እንበለ አእምር ሳላውቅ እንበለ ናእምር ሳናውቅ ኢ ሲሆን ኢተዘኪሮ አበሳዚአነ ኢሃደገነ ነማስን ይላል። ዳግመኛም ኢይንግስ ዳዊት ተዋረዱ ህዝበ ይሁዳ በደላችን ሳያስብ እንጠፋ ዘንድ አልተወንም። በደላችንን ሳያስብ እንጠፋ ዘንድ አልተወንም። ዳዊት ሳይነግስ የይሁዳ ህዝብ ተዋረዱ በማለቱ የመሰለውን ሁሉ ያሳያል። ሶበ ሳ ሲሆን እንዘን በር ከፋች ይዞ ይገባል። ይህም ወሶበ እንዘጸሩ ለእግዚአብሔር ንህነ ተሳሃለነ በሞተ ወልዱ እፎ እንከ ይሳሃለነ ፈድፋደ እምከመተአረቀነ እኛ የእግዚአብሔር ጠላቶች ሳለነ በልጁ ሞት ይቅር አለን። እንዴት እንግዲህ ከታረቀነ እጅግ ይቅር ይለናል በማለቱ የመሰለውን ሁሉ ያሳያል። ሰሳ ሲሆን ይቤ ብእሲ እምቀተልኩ ነፍሰ ባህቱ እግዚአብሔርሰ ይላል። ዳግመኛም ይቤሎ ለዘይቤሎ መጹ ለአይካኒሁ ለንጉሥ ውእቱሰ ተርፈኑ ተርፈሁ ወይ ቤሎ ጥቀ ውእቱ ስዩ መዚያሁ ጥቀ ይመጻ ሰው አለ ነፍስ በገደልሁ ግን እግዚአብሔርሳ የንጉሥ መልእክተኞች መጡ ላለው እርሱሳ ቀረን አለው እንኳን እርሱ የእርሱ ሹም እንኳ አልመጣም በማለቱ የመሰለውን ሁሉ ያሳያሉ።